ሄሎ
አ ሰላም ነው።
ሰላም ጤና ይስጥልኝ።
አ ኢትዮችክ ነው።
ኢትዮችክ ነው።
አ ትላንት ትላንት ሜሴጅ ተልኮልኝ ነበረ።
እሺ
አ መጋቢት ውስጥ ነው የተባል ወረፋ ወዲህ መምጣት ችልም
የኛ ተወካይ አለ አካባቢ የኛ ተወካይ አለ አይደል? እናንተ የኛ ተወካይ አለ አይደል? እናንተ አካባቢ አ
አዎ፣ ከእሱ ጋርም ተነጋግራችሁ እ አ ማስቀየር ትችላላችሁ ጊዜው።
ነው አዎ
እንደዛ ጥሩ። የሱስን እደውላለን ችግር የለም። እኔስ አዎ በዛኛው ነው ብዬ ነው።
ለሱ ደውልለትና ከእሱ አ ምላሽ ካላገኘ ደውልልኝ
እሺ ችግር ማለት የለም።
ነው። እሺ